Hello ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልን።
ወጌሻ ለመማር ነበረ
እሺ፣ እሺ። አካል ነው ወይስ online?
online
እሺ። በ- በ credit ነው?
እ?
በ credit ነው? በ credit አሁን 750 ብር ነው በአንድ credit አሁን በ credit hour ሰባት መቶ ብር
750 ብር ነው።
እሺ
በ credit hour 750 ብር ነው።
ሌላ አይነት option አለ?
የምናስተምረው ሀያ credit hour ነው። በአጠቃላይ አስራ አምስት ሺህ ብር ነው። ነገር ግን በኦንላይን ከሆኑ አሁን discount